ጤና ይስጥልን ምንድን ነው አዎ አሊባባዎች ነን እግዚአብሔር ይመስገን እሺ ምን አለኝ ምን አለኝ
ይሰማል እናት?
አዎ አሁን ይሰማል
ሰሞኑን የሆነ ዶልፊ ለጥፋችሁ ነበር እና አዎ እሺ
ልልሽ አሁን እጄ ላይ ያለውን እጄ ላይ ለምሳሌ አንድ ሚሊዮን አካባቢ ነው ያለው እንደዚህ ሊያያዝ ይችላል እንዴ?
አንድ ሚሊዮን አንድ ሚሊዮን ነው ያለው ዶልፊን ፈልጌ ነበር ነው ነው የሚሉኝ አባት አዎ አዎ አዎ ይሰማል አ-
አዎ ይሰማል እየሰማሁት ነው
መሆን ይችላል
ዶልፊንን ነው የሚፈልጉት ዶልፊን አዎ
ዶልፊንን ነው የሚፈልጉት አባት አዎ አዎ አዎ እናት ይሰማል
እኮ አንድ ሚሊዮን ብቻ ነው ያለሁት አይደል አዎ ሌላው እንዲያያዝልኝ ማለት ነው
እሺ
ወይ በዛ ዋጋ ላይ ዶልፊን አሁን ላይ የለንም አባት
ምን አለ ባንክ ነው ባንክ አንድ ሚሊዮን የምናወጣበት ዶልፊን አለን
እሱ ታዲያ እጅ ያስጨምራል አይደል?
አዎ ያስጨምራል አዎ ግን ሲኖር እንደውልሎት
እሱ ሳት ነገር
ፒንካፕ አለን ሁለት ሺህ ሁለት አለን ሁለት ነጥብ ሁለት የሚባል አለን
እሱ ሲያያዝ እንዴት ነው?
ሁለት ነጥብ ሁለት ነው ስምንት መቶ ሺህ ባንክ እናያይዝሎታለን
okay አንድ ነጥብ ምናምኑ ይሰራል።
አዎ ድርድር ይኖረናል በአካል ሲመጡ ድርድር ይኖረናል
በቃ ድር- እንትን አላችሁ እንዴ?
ምን ምን ላይ እንየው አሁን ይሄ ቴሌግራም አላችሁ እንዴ?
አዎ ማሊባባ dot net ብለው ቴሌግራም ላይ ቴሌግራም ቢገቡ አለን
በቃ አያቸዋለሁ አዎ አዎ እዛ ላይ ማየት ይችላሉ
እሱን ነው እሺ አባት መልካም ቀን